ሰላም እንደውለሽ ነበር ዜሮ ስቤት አይሰማም።
እሺ ተቋረጥ አስራ አንድ ስልጠር ስድስት
ዜሮ ዘጠኝ አስራ አንድ አርባ ስድስት
አይደለም ዜሮ ዘጠኝ አስራ አንድ ሰባ ስድስት ሰባ ስድስት ሺ
ሀምሳ አራት ሀምሳ አራት አርባ
hello ዜሮ አይሰማም ዘጠኝ ዜሮ ዘጠኝ አስራ አርባ ስድስት ሀምሳ አራት አርባ ሶስት አዎ ይደውሉላት እሺ አመሰግናለሁ